ላይ ሆኖ ይሰራል ማለት ነው። hello
ሎ
አቤት አባ፣ ሰላም ነው።
እግዚአብሔር ይመስገን።
አሁን ቅርብ ሰዓት የሆነ የተፖሰተ እንትን አይቼ ነበር።
ምን ሀይሉክስ single ገቢና D4D ሁለት ሺ አስራ ሁለት
ሁለት ሺ አስራ ሁለት
በለውጥም አዎ ኮሮላ ወይም ቤት ካላችሁ በለውጥ መግባት ይቻላል ስላለኝ
እኮ ይቻላል
እኮ የት ነው ማየት ይችላል
D4D ነው እንደ ማየ የቆመ ሁለት ሺ አስራ ሁለት መስቀል ፍላወር መስቀል ፍላወር መስቀል ፍላወር አዎ ናዝራ ሆቴል ፊት ለፊት ነው። እንትን በ- ከመምጣት በፊት ግን ደውልልኝ። መኪናው ግቢ ስላልቆመ እንድታየው ማለት ነው። እንድጠራልኝ።
ነገ ወይም ነገ ወይም እንትን ልበልሽ ይቻላል። ብቻ ከመምጣት በፊት ግን አሳውቀኝ፣ ቀድመህ ደውልልኝ። እሺ።